Hello Hello፣ ጤና ይስጥልኝ።
አልወስድልኝ።
ከ ChipChip ነበር ምደውሎት።
እሺ order ነበሮት አይደል? የቀረ white cabbage አ- አ- አይ እ
እንትን ነው ያለው ቀሪ ማለት ነው። ቲማቲም ብቻ ነው የቀረው።
ቲማቲም ብቻ ነው የቀረው።
አዎ ስንት ኪሎ ነው ቲማቲሙ? ሙሉ ነው የቀረው አይደል?
አስር ኪሎ አስር ኪሎ።
አዎ እሺ፣ location ኑ ቤተል ነው አይደል?
ቤተል ነው። አዎ እሺ፣ ዛሬ እንላክሎት መቀበል ይችላሉ?
እችላለሁ። አዎ እሺ፣ ሌላ የቀረ የለም ከቲማቲም ውጭ?
ሌላ የለም። አዎ እሺ፣ በቃ dri- refund የሚደረግ ነበር፣ ተመልሶልኛል።
እሺ፣ እሺ፣ driver ኦች ሲደርሱ ይደውላሉ።
እሺ እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ቀን።
እሺ፣ እሺ።